Hello hello Hello ሰላም ነው?
Hello ቴሌግራም ላይ አሁን ላክልኝ ብለሽ ነበረ። ቴሌግራም ላይ ልኬልሽ ነበር። ቴሌግራም ላይ ስልክ ምን ልርዳ ምናምን እያሉኝ ነበረ እና ለማውራት
ስምህ ማን ልበል?
የ Best Bet አይ የቴሌግራም የቴሌግራም ሙሃ ነው የሚለው
ሙሃ
አ ሙሃ ኤም ዩ ኤች ኤ ኤም ዩ ኤች ኤ አ
ሙሃ ብቻ ነው የሚለው?
አዎ M U H A ሙሃ ይላል እና ጥቅስ ነው ፎቶ
ማን ነው ማ- ምን ልርዳህ ያለች?
አይ ድንገት ዝም ብዬ Best Bet online ላይ ስላለ ላኩት screenshot አድርጌ ከዛ ምን ልርዳ ምን ልርዳ የሚል ነገር ተላከልኝ እ የላኩት ማን ነው ከላይ ከላይ ያለው?
ከላይ ከላይ ከዚህ ራሂል ይመስለኛል እ ራሂል
ራሂል መሰለችኝ እሺ አንዴ ጠብቀኝ።
እሺ
ሙሃ
አ
እሱ ነው?
አዎ አዎ እሺ ምን እም፣ ማንን አውርተህ ነበር መጀመሪያ?
ማንንም አላወራም በስልክ ብቻ ስደውል እ ቴሌግራም ላይ ላክልን አሉኝ
እሺ እሺ ቆይ አንዴ ሙሃ